የጥሪ ማዕከል
hello፣ ሰላም ነው?
እንዴት ዋሉ?
እግዚአብሔር ይመስገን አማን ነው።
ሁሉ ሰላም። ምን ላግዝዎት?
ከላሊበላ ወደ አዲስ አበባ በአስር ለመሄድ ነበር።
በአስር በእኛ ነው። በአስር አዎ፣ በእኛ ማለት ነው። የዋጋ ዝርዝሩን ልትነግረኝ ብዬ ነው።
okay፣ እሺ። እያየሁልዎት ነው። እሺ እሺ፣ እሺ።
መነሻችሁ ከአዲስ አበባ ነው ወይስ ከላሊበላ ነው?
ከላሊበላ መነሻ ላሊበላ ሌላ ነው። ስራ ይዘን ነው